ጤና ይስጥልን በሽት ቤት ቤቲ ነኝ የምንረዳው ጤና ይስጥልን እንትን ፈልገህ ነው ብር ሲያወጣ አካውንት ምን አልከኝ?
በላ በአወጣሁትም አልደረሰችም እዚህ ላይ በዚህ ስልክ ነው
አ ስንት ብር ነው?
ሶስት መቶ እሺ አንዴ ጠብቀኝ።
እሺ
ወደ ቴሌብር account አስራ ሁለት ስልሳ አንድ ሀያ ስምንት ዘጠና ሁለት ነው።
አ እሺ confirm አድርጌልሃለሁ። ትንሽ ቆይቶ ይገባል።
እሺ ስደውል ነው። አመሰግናለሁ። መልካም ቀን።
አመሰግናለሁ።